ይስጥልኝ ሪፖርተር እባክዎ የሚልበው ነሽ? ሰላም ናችሁ?
እግዚአብሔር ይመስገን።
አለ እንትን ነበር የሆነ ወጪ ለማድረግ ብዬ እሺ ባለፈውም አስቸግሮኝ ነበረ። ምናልባት withdraw online ላይ ይቻላል? እናንተ ጋር እንዴት ነው? ባለፈውም Withdraw?
እንደዛ ሆኖ አ withdraw ለማድረግ ፈልጌ ባለፈውም አዎ።
እንደዛ አስቸግሮኝ እናንተ ጋር ተመዝግቤ ምናምን በቴሌግራም ነው የተስተካከለልኝ።
refresh ያድርጉና ይሞክሩት፣ ይሰራል።
አዎ አንዳንድ ጊዜ ይሰራል።
ኔትወርክ አዎ።
ስለሚያስቸግር እም፣ ይሰራና ምንድን ነው የሚያደርገው? ወደ ስልክ አያመጣም፣ አየር ላይ ያስቀራል።
እኮ ከቀረቦት ይላኩልን እንደባለፈው፣ ግን ይሞክሩት።
Okay ዝም ብዬ አሁን ልሞክርና ወደ ስልክ አዎ።
ሊላክ አዎ ካልሆነ ይላኩልን ካልገባለት እሺ፣ የኔ እናት እሺ፣ እሺ፣ እሺ። Thank you